ሄሎ ፎትም ምን ነበር
ምን ነበር ይሄ አገልግሎት? message መጥቶልኝ ነው።
ቴሌቪን ቴሌቪን ነው ወይስ መ- የመቶ ሰከንድ የመቶ ምንድን ነው ጨዋታ ጨዋታ ነው?
አዎ የመቶ ሰከንዱ ነው።
አዎ
እሺ እንግዲህ በመቶ ሰከንድ ሲጫወቱ አስር ጥያቄ አለ። አስር ጥያቄ በአስር አስር ጥያቄ በመቶ ሰከንድ መመለስ ነው።
አሀ አንዱ በቃል ነው በቃል በቃል
አይ ድህረ ገጽ አለ ኢንተርኔት አካባቢ ያለው አዎ ኢንተርኔት ላይ ነው።
አዎ ኢንተርኔት ላይ ዘጠና ስምንት ሰላሳ ስድስት okay ብለው ዝም ብለው ይልኩና ድህረ እሺ።
ገጽ ይላክሎታል ወይም ማስፈንጠሪያ እሺ እሱን ተከትለው ቁጥር ያስገቡና ልክ ቁጥሩን ሲያስገቡ
አዎ ኮድ ይላክሎታል።
እሺ ከዛም ኮዱን በማስገባት ቀጥታ ወደ ጨዋታው መሄድ ይችላሉ ማለት ነው። መቶ ሰ- መቶ ሰከንድ ይሰጡታል። በመቶ ሰከንድ ውስጥ አስር እሺ።
ጥያቄ መመለስ አለቦት። ይሄን አስር ጥያቄ ከመለሱ አስር ሺህ ብር ይሸለማሉ።
እሺ እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ነው።
አሜን